ጤና ይስጥልኝ ኢትዮ ቴሌብር ምርጫ ማዕከል በወቅቱ የምደረደሩት
ወደ ኮምቦልቻ flight ፈልጌ ነበር።
እሺ ይቻላል። ለመቼ ነው የፈለጉት?
ለመቼ ነው ያለው? ለነጋለን ከአዲስ አበባ ኮምቦልቻ ለነገ አዲስ አበባ ኮምቦልቻ። አ እሺ ችግር የለውም። አይሎታል አንድ ደቂቃ እ ደርሶ መልስ ነው መሄጃ ብቻ ነው የፈለጉት?
ምን አልከኝ?
ደርሶ መልስ
ደርሶ መልስ አይ አይደለም፣ እዛ ቆይቼ ከዛ ደርሶ መልስ ነው። አዎ ግን ነገ በነገው ሳይ ደርሶ መልስ ትኬት ማለት ነው።
Okay እኮ ከዛ እኮ አዎ የደርሶ መልስ ትኬት ከሆነ የሚፈልጉት የዛ የሚቆዩበት እንትን ከዛ የሚመለስበት ማወቅ ያስፈልጋል። አ እሱ ያስፈልጋል። እሺ እሱን እንትን ልበልና ልደውልሽ። እሺ ይደውል መልስ